Hello' hello'
ሄለው አይሰማም? ሄለው ሄሎ አይሰማም አሁን?
አሁን ይሰማል።
እሺ ብሬ፣ ባለፈው ለታ ቦርድ የላከልክ እንዴት ሆነልክ? ተገኘ እንዴ ቦርዱ?
የቱ ያ ባለፈው ሰመሆ ብዬ ወሰን አካባቢ ቦርድ አላከልህም ሰውየው? ሚስ እንደዚህ አይነት ቦርድ ነው የምፈልገው ብሎ
እሱ ነው? እናንተ ናችሁ እናንተ ናችሁ የላካችሁልኝ? አ?
አዎ እኮ ከሰውየው ነው እኔ ላኩልክ። እንዴት ሆነ ተገኘ?
አረ የለም አላገኘውም።
okay እና አላገኘነውም ብለን እናሳውቃቸው።
እ፣ አዎ በቃ ያለው አማራጭ እሱ ነው።
okay እሺ። አንቺ ተይ እንደዚህ አታርጊ። ይታ ይፈለስፈል ትቆጣለች። እሺ የእሸቱን እንዴት አረከው ብሬ? ሀያ እሸቱ ኦልሬዲ ያወራሁት እ፣
እና ኳንቲቲ አውጥቼለት እ፣ ውድ ነው ምናምን ነገር አለ። ተወደደ አለ።
ኦ፣ በዋጋው እ፣ አዎ
በቃ እሺ
እሺ እሺ ብሬ
እሺ እሺ